ለመሞት አይደለም አዎ ለመኖርና እና አድምጥና ስብ አስተውለን እንኑር ማሩ ሳይጎመዝ ጻዳው ሳይጠቡ ለመሞት አይደለም አዎ ለመኖርና ልባችን ሳይደማ ውስጣችን ሳይቆሽሽ በአማርን ሳንጠፋ በጣምን ሳንዋሽሽ ከመኖር ወግነን ከጸጸት እንሽሽ ለመሞት አንሩጥ እስኪ እንኑር ትንሽ ሰላም ሳትናጋ ብራም አውቀን ቆሞ ባለመተሳሰብ ቀናው ጎጆ ሰሞ ሰናይ ህብር ላልቶ ማገር ዋልታው ጠሞ የዓለም ጣዕም ሳይመር ውብ ፍሬዋ ከስሞ በሕያው ቃል በሙሉ እምነት በሙሉ እምነት በአዲስ ራዕይ ለአዲስ ሕይወት ለአዲስ ሕይወት በሕያው ቃል በሙሉ እምነት በሙሉ እምነት በአዲስ ራዕይ ለአዲስ ሕይወት ለአዲስ ሕይወት እናድምጥና ስብ አስተውለን እንኑር ማሩ ሳይጎመዝዝ ጻዳው ሳይጠቡ ለመሞት አይደለም አዎ ለመኖርና እና አድምጡና ስብ አስተውለን እንኑር ማሩ ሳይጎመዝዝ ጻዳው ሳይጠቡ ለመሞት አይደለም አዎ ለመኖርና ህዝና ቸልታ መታወሩ ይብቃ ሐሴትን እንልበስ ይከበር ሰቆቃ ሕይወት ማትደብዝዝ ፀሐይ አትቅር ጠልቃ ለማሰብ አንድ እንበል በሞት ላንጠቃ ቤተሰብ ይሰብሰብ መበታተን ከትሞ ማግለል ማንጓጠጡ መገፋፋት ቆሞ በእምነታችን እንኑር ጸንተን እንታገል ሰክነን በመራመድ መተማመን ያብብ በሕያው ቃል በሙሉ እምነት በሙሉ እምነት አዲስ ራዕይ ለአዲስ ሕይወት ለአዲስ ሕይወት በሕያው ቃል በሙሉ እምነት በሙሉ እምነት አዲስ ራዕይ ለአዲስ ሕይወት ለአዲስ ሕይወት በሕያው ቃል በሙሉ እምነት በሙሉ እምነት አዲስ ራዕይ ለአዲስ ሕይወት ለአዲስ ሕይወት በሕያው ቃል በሙሉ እምነት በሙሉ እምነት አዲስ ራዕይ ለአዲስ ሕይወት ለአዲስ ሕይወት